ሄሎ
ሄሎ ሰላም ነው
አሎ ሄሎ አሎ ማን ይበል እ መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ወደ አቬክ manufacturing PLC ላይ በ junior accountant ክፍት የስራ ቦታ ስላለ ሰኞ ዕለት ፈተና አላችሁ። ይመችሻል?
ሰኞ የት ሰኞ አካባቢ?
ሁለት ሰዓት ላይ ለቡ መብራት ከአርሴማ ቤተ ክርስቲያን ፊት ለፊት እም፣ ሁለት ሰዓት ላይ ስሙ ማን አ አልክ?
ወደ ቪክል manufacturing PLC
እሺ እሺ እሺ እሺ እሺ እያልኩት ነው አልቻልኩም።
በቃ ሁለት ሰዓት እሺ፣ ትመጫለሽ አይደል?
አዎ እመጣለሁ፣ ግን location ትንሽ ወደዛ ሄጃ ስለማላውቅ እደውል ወይም እደውልበት ሰዓት ይኖራል።
አዎ በቃ እንትን ለቡ መብራት ብለሽ ትመጪና ከአርሴማ ቤተክርስቲያን ፊት ለፊት የሆነ ተለቅ ያለ ህንጻ አለ፣ እዛ ነው። እሺ ፊት ለፊት ይታያል ህንጻው። ስትደርሽ መደወል ትችያለሽ በዚህ ቁጥር።
እሺ፣ አርሴማ ቤተክርስቲያን ፊት ለፊት ማለት ነው። እሺ አዎ አዎ አዎ አዎ እሺ እመጣለሁ።
እሺ እሺ